hello hello
አቤት አቤት ሰላም እንዴት ነህ?
አለን አለን አለ driver ማን ነበርክ?
እ በሀያት
እ
ሀያት
እሺ እኔ የምልህ ጀሞ የመሰረትን order ይዘኸው ነበር አይደል አንተ?
ደግሞ ከኔ አስወጥቻለሁ location ስተት ስለሆነ አስወጥቻለሁ location ስተት አ የት ነው አንተ የተመደብከው?
እኔ ፒያሳ ፒያሳ።
አ ስለዚህ የ order አልወጣም እኔ እሱን አላውቅም የመሰረት እ?
የመሰረት አሉ መሰረት እሱ ብቻ ነው ደግሞ እኔ ጋር በሬ ጋር ፈን
ምንድን ነው የሚለው?
አ
እሺ እሺ